ሄሎ ሄሎ እንዴት ነሽ? ሰላም ነው።
አቤት የሆነ መረጃ ፈልገን ነበረ። በስልክ ስንደውል ዘጋ ዘጋችሁት። anyways መረጃ ፈልገን ነበር። ማ ትሰጪናለሽ እንዴ?
አዎ እንትን እ፣ መኪና ሱዙኪ እሺ ወይ ዲዛይር ወይ ደግሞ ሴሌሪዮ እሺ እ፣ እ፣ እስከ ስንት አላችሁ እንዴ? መጀመሪያ
እንቀር ነው ያለ
ዲዛይር ነው ያላችሁ።
አዎ እ፣ ስንት ነው የሚባለው?
በዜሮ ሆነ በለጠፈ አቤት ዜሮ ዜሮ ነው በዜሮ ዜሮ ዜሮ ዜሮ ዜሮ ዜሮ ሰላሳ ሶስት
ሰላሳ ሶስት አዎ ባንክ ታመቻቻላችሁ ወይስ እናመቻቻለን እ፣ ስንት ነው ማለት እ፣ ከእኔ ስንት ነው የሚ- expect የሚደረገው?
እ፣ ሁለት ሚሊዮን ከአንተ ይጠብቃል። ቀሪውን ባንክ እናመቻችልሃለን።
ኦ፣ ሁለት ሚሊዮን ከእኔ ሌላውን ባንክ ማለት ነው።
አዎ okay okay። ይሄ Celerio ምናምን የላችሁም?
Celerio የለንም ለጊዜው።
okay በቃ እሺ፣ እንደውላለን። እሺ እሺ እሺ እሺ እሺ።